ከቴሌ ነው text እያደረገኝ።
እሺ እኔ ደግሞ ወይ single ልግባ። እሺ
ቆይ እንዳትዘጊ እሺ።
አልዘጋውም። እሺ
እንትን ስልኩ መቷል፣ ቁጥሩ መቷል። ይሄ አዎ ሰባ ስድስት መጨረሻ ዜሮ ዘጠኝ ሀያ አዎ ይጠራል። ሌላኛውም ላይ መጥቷል። ይሄኛው ክፍት ሆኖ ግን ይሄኛው ምን ሆነ? ይሄኛው እያወራ ይሄኛው መጥቷል። ሊደውል አይ ሰማንያ ሰላሳ ሰማንያ ሰላሳ አምስት
አልመጣላችሁም? ring እያደረገ ነው እዚህ ጋር የሚያሳየው። አልመጣም?
አሁን ሌላኛውም እየመጣ ነው። እስቲ እህ ግን ምንድን ነው ተነስቶ አንድ እጁን- እጀታውንም አንስቼ ይጠራል። ለምንድን ነው ቀይ ቀለም ተነስቶልኝ? hello hello እህ? እኮ እየደወልኩ ነው። አዎ፣ እኮ እያደረኩ
hello አቤት። እሺ ወይ
መቷል። ሁለቱም ላይ ሶስቱ አዎ አዎ
እሺ
እንትንም ያሳያል ቁጥሩንም
እሺ እሺ።
እሺ